Hello ጤና ይስጥልኝ ኢትሮ ጋር
ሰላም ጤና ይስጥልኝ። እንዴት ናችሁ?
ሰላም hello
የፊዚዮቴራፒ ሕክምናው የቱ ጋር ነው? የት የት ነው ያላችሁ?
እ፣ ለትልቅ ሰው ነው ወይስ ለህፃን ነው የፈለጉት?
ለትልቅ ሰው
እሺ የት አካባቢ ነው እርሶ ያሉት?
እኔ ወደ ሰሚት እ እ ሰሚት ሰሚት ሰሚት እህ ሰሚት ከሆነ ቦሌ ቦሌ ነው የሚቀርብ።
ቦሌ አዎ ቦሌ የቱ ጋር ነው ቦሌ?
ቦሌ ጃፓን ራማዳ ፊት ለፊት እንትን አለ አይደለ? አንግላ በርገር ያለበት እቺ አስፋልት ባንክ ትንሿ።
እሺ ጃፓን ኤምባሲ አካባቢ ማለት ነው።
አዎ በእሱ ጋር ወደ ውስጥ እ፣ ራማዳ ፊት ለፊት እ፣ ባለው እሺ ወደ ካርጎ እሺ በር።
ብቻ እዛ አካባቢ ነው ዞሮ ዞሮ።
አዎ እዛ አካባቢ ነው።
እሺ እሺ thank you መረጃውን ከምን ላይ ነበር ያገኙት?
እ እ መረጃውን ከምን ላይ እንዳገኙት መሰል ከሬዲዮ ከሬዲዮ ከሬዲዮ ላይ ነው። እሺ ቀጠሮ ማስያዝ ነው የሚፈልጉት ወይስ ዝም ብላችሁ ትሄዳላችሁ?
አይ ለማወቅ ነው።
okay እሺ እሺ thank you በዛው